ሰላም ነው። እንዴት ዋላችሁ? ቴሌብራችሁ ለምንድን ነው የማይሰራው? በእናትሽ አዎ ቴሌብር withdraw ም ለማ የተከለከለ ስለሆነ ነው። withdraw ነው የፈለጉት።
አዎ withdraw ም ለማ ብር ለማውጣት ፈለገ ነበር። እምቢ የለም በቃ
እሺ እንትን የ branch payment የሚለው ላይ ይግቡና
አ፣ ከዛ እ, ኮዱንና የቴሌብር የሚጠቀሙበት ስልክ ቁጥር አድርገው ቴሌግራም ላይ ላኩልኝ።
እሺ እሺ።
ቴሌግራማችን ያውቁታል።
አዎ ኧረ እንዲያውም ብር ነበረኝ ትናንትና በቴ- በቴሌግራም መልስ ታገኛለህ ብላኝ text አድርጌላት ነበር። ምንም አዲስ ነገር የለም ብያት።
በቃ እሺ፣ እዛ ላይ አድርገው።
እሺ